ஆ ஆ એકફલ እሱ እኮ ይና የጠየቅኩት
አሎ ሄሎ አቡበከር አቤ ክር አይደለም ከ እ
እሺ ወይ ሄሎ።
እንትን እ ከምንድን ነበር ከዛ ፋሪያ እስከ ኦርደር ነበረ አዎ ብሩን ተቀበላቸው እሺ ከጃፋር አዎ ብሩን ተቀበላቸው ተከፍሎ የሚወጣበት ቤት አይደለም ይቅርታ አሳስተውኝ ነው እዚህ
እሺ ምን ብዬ ልንገረው ጭራሽ ኦርደር ነንበር ራሱ እኮ አልደረሰው እ ኦርደር ነበር አልደረሰው አ ቴክስት እያየ ነበረ ከምትቆም ብሎን የሰጠኝ እፈልገዋለሁ ብሎ ኦኬ ኦኬ አይ እንዴት እናድርግ?
ተከፍሎ እን- እንትን እምቢ ካለህ እንኳን ደውልልን እዛው እናናግረዋለን እንዲያናግረው እሺ።
ታስቃለን ተከፍሎ የሚወጣበት አይደለም ከዚህ በፊት እኮ ኦርደር እንትን ብሏል ስለዚህ
እኔም ብዬው ነበር ከዚህ በፊት እኮ ኦርደር አ።
ወጥቷል ራሱ ጃፋር ነው ደግሞ የነበረው አዎ ሊደውሉለታል አልሰጥም ካሉ እሺ እንኳን እስከ ከዛ አይደውሉለትም ኦርደር ሳምነት በቃ ወይ እንደዛ አደርግልሃለሁ እና ይደውሉለትና ስላላወቅኩኝ ነው ተከፍሎ የሚወጣ ስለመሰለኝ ነው። ግን አሁን ተከፍሎ እንደማይወጣ ተነግሮኝ ነው ብሬን መላቸው። እኛ እዚህ አሁን እ- አናግርልሃለሁ። order number ኡን ንገረኝ።
አርባ ሰባት አርባ አርባ ሰባት አርባ አ በቃ አሁን እናወራቸዋለን። እሺ አባ።